kad magužčiai mano rakteliai arti saulamečiai
ሄሎ ሄሎ ጤና ይስጥልን
እግዚአብሔር ይመስገን።
እ ማህሌት አዎ ከ We Plus Solution ነበር የምደውለው
እ?
ከ We Plus Solution ነበር የምደውለው እሺ
ባለፈው We Plus application ላይ ተመዝግበሽ
እኔ
አዎ
አይ እስኪ ቆይ አንዴ እሺ
hello
hello ጤና ይስጥልን ሰላም ነው።
ደህና ከ We Plus Solution ነበር የምደውለው
ከምን plus አልሽኝ? እኔ እናት ይቅርታ አስደጋገምኩሽ።
We Plus B plus ምንድን ነው?
ዊ ደብሊው ኢ
እሺ B plus ምንድን ነው?
እ፣ የስልክ መተግበሪያ application ነው
እሺ
ለ online service providing እና ለ online business የተዘጋጀ application ነው።
okay። እሷ ግን ተመዝግባ ነበር። የት ተመዝግባ?
አዎ ነው?
ማህሌት ታደለ ይላል ዜሮ ዘጠኝ አስራ ሶስት ሰባ ስምንት አይ መሀሌት ታደለ አይደለም። ይሄ መሀሌት ደብሩ ነው።
ማህሌት ደብሩ ደብሩ ነው። አሁን ቁጥር ተሳስተሻል። እኔ እናት አዎ፣ እሺ።
ስሟ መሀሌት ስለሆነ ነው ያስቀለች።
okay እሺ okay። እሺ እሺ መልካም ቀን ቻው። መልካም